ጤና ይስጥልኝ ከ BGI ኢትዮጵያ ነበር የምደውለው።
እ እ ከ BGI ኢትዮጵያ ነበር የምደውለው።
እሺ ምን ልታዘዝ?
አይዲያ ግሮሰሪ ኖት።
አዎ አዎ እሺ ከሶስት ቀን በፊት draft እየደረሰን አይደለም ብለው እኛ ጋር መልክተው ነበረ።
አዎ አዎ እየመጣሎት ነው አሁን?
አሁን እየመጣ ነው። አዎ አዎ ዛሬ ደርሶታል።
ዛሬ አልመጣም።
እሺ ትላንት መጥቶ ነበረ።
ትናንት መጥቶ ነበር፣ ዛሬ አልመጡም።
ዛሬ አልመጣም። አዎ ትላንት መጥቶ ነበር።
እሺ፣ ለመስመር ኃላፊዎች ነገሩት።
እ አይ ለመስመር አልመጣም።
ኃላፊው ነገሩት፣ ለፕሮሞተሩ አልተናገርኩም አልተናገርኩም።
ለእሱም ይሄንን ጉዳይ ያስረዱት። በእኛ በኩል መዝግበን አስተላልፈናል እንዲደርሱልኝ። ለመስመር እሺ።
ኃላፊዎች ደግሞ ይንገሩት።
እሺ እሺ ሳይደውሉ ነው አይደል የመጡሎት ዛሬ አዎ ትናንትና?
አዎ ትላንት አዎ ሳይደው- ሳልደውል ነው የመጡት። አዎ እሺ፣ ደንበኛችን ስለሰጡን እሺ።
መረጃ እናመሰግናለን።
እሺ